ሄሎ ጤና ይስጥልኝ። ሄሎ በሳንቲም ቤት deposit አድርጌ ነበር ከሲቪ ብር።
deposit አዎ ቆየው በአስራ አንድ ያደረኩት ማለት ነው።
deposit message ኡን ልከህ ነበር ቴሌግራም ላይ።
አ ልክ ያለው ግን ሳምንት ሞላው እኮ በአስራ አንድ ነው የላኩላችሁ።
አ፣ እሺ አንድ ይጠብቀኝ። እስቲ ንገረኝ ቁጥርህን። ልየው እዚህ ዘጠኝ ጋር ነው።
አስር እሺ አስር ሰላሳ ስምንት ሰላሳ ስምንት አስራ ስድስት ሰላሳ ሰባት
በምን ነበር ያረግከው?
በሳንቲም ቤት
እም። እስቲ check እናርገው። እም፣ ቀኑ በአስራ አንድ በአስራ አንድ አዎ አንዴ ጠብቀኝ። ምናልባት ሳንቲም ፊዎች አንዴ ገብቶ ሊሆን ይችላል ወይ እኛ ጋር እንትን ብሎ ጠብቀኝ። መስመር ላይ እሺ።
በአስራ አንድ ነው ያልከኝ? ስንት ብር ነው?
በአስራ አንድ አምስት መቶ ብር ብዙ አለ
ይኸውልህ አሁን ገብቷል። እሺ check አድርገው። account ክ ላይ ምንም አልነበረም አይደለ? አሁን አምስት መቶ ብር አለው። እሺ ይኸው refresh አድርገህ አሁን ግባ። አሁን ነው እሺ፣ አሁን ነው የተስተካከለልህ። check አድርገው ገብቷል።